Hello አቤት Hello ሰላም ነው?
ሰላም ነው?
አለን አለን። ከቤት ቤት ነው የምደውልልህ።
አዎ አዎ አዎ ማን ልበል?
እንትን የ- ከሀረር ነው ኪሎ ይባላል።
ማን ልበል ስምህን?
እስጢፋኖስ
እስጢፋኖስ ቴሌግራም ላይ ጻፍልን። ማለት ቴሌግራም ላይ ካልሆነ ዛሬ እንትን ማለት አንችልም እኛ።
ቴሌግራም ላይ አልመጣ ብሎኝ ነው እኮ እምቢ አለኝ። አልሰማችሁ በ- በቁጥሩም አልመጣ አለኝ።
ስልክ ልንገርህ።
አ ያ ዜሮ ዘጠኝ
ቆይ አንዴ ዜሮ ዘጠኝ
ዘጠና አም- አምስት
ዘጠና አምስት
ሰላሳ አንድ
ሰላሳ አንድ ሰባ
ሰባ ሰላሳ አንድ
ሰላሳ አንድ እዛ ላይ ጻፍልን እሺ
እሺ